ቤት ቤት ዲቦራ ነኝ እባክህ የምንረዳው
ዲቦራ እንትን ነበረ deposit ላይ ማታ በቻፓ ሁለት ጊዜ አስገብቼ መቶ ብር እሺ እስካሁን የለም እኔ ጋር አልገባለን ቤት ቤት account ውስጥ አልጋ አልገባልኝም።
እሺ ቴሌግራም ላይ deposit ያደረክበትን message ላክልኝ ልክ ያለው ማን በሚል ስም ላክልን ስሜ የስንትንን account ኤን ብቻ ነው የላኩት።
የቴሌግራም ስምህ ማን ነው ኢሊያስ ኢድሪስ ሁሴን ነው የቴሌግራም የራሴ ግን የ account deposit deposit ማስቀመጥበት ዜሮ ዘጠኝ ሀያ ሁለት ዜሮ አምስት ሀያ ዘጠኝ አንድ ነው። በሱ ነው የላኩት።
ቴሌ- ቴሌግራም ላይ የላከው ኤልያስ በሚለው ነው
ስሙ ስሙን ኢሊያስ ብዬ ልጣፍበት እሱ ነው።
እስቲ እሱም ኤልያስ ነው።
ቴሌግራም ላይ ከላይ እንዲመጣልኝ ወይ hi ዲቦራ ብለህ ላክልኝ እሺ እሺ